ያኖራል አምላኬ በታምራት እጁ እኮ ሙሉ ነው አያልቅበት። ያኖራል ኢየሱስ በታምራት ያኖራል አምላኬ በታምራት እጁ እኮ ሙሉ ነው አያልቅበት። ሕይወቴን በእርሱ ላይ ጥዬ ኖራለሁ በቃ እፎይ ብዬ ኢየሱስ አጠገቤ ነው፣ ከሁኔታዎቼ ሁሉ በላይ ነው። ሕይወቴን በእርሱ ላይ ጥዬ ኖራለሁ በቃ እፎይ ብዬ። ወዳጄ አጠገቤ ነው፣ ከሁኔታዎቼ ሁሉ በላይ ነው። በረሃብ ዘመን ጥጋቤ የሚረዳልኝ የልቤ ታምራቱን ያሳየኝ ኢየሱስ ሁሉን አሳለፈኝ። ከእጆቹ ምንም ሳላጣ ከምንጩ እኔን እያጠጣ እያየው የእርሱን በጎነት ዛሬም አለው በኢየሱስ ቤት ተመችቶኛል የምኖርበት የለመለመ ተራራ አለና ኢየሱስ በረፍቱ ሐዘን እኔን ሁሌ ያሰማራ ክፉ ያገኘኝ በአምላኬ እቅፍ ለዘላለም እኖራለሁ በአንዳች አልሰጋም ጌታ ያለልኝ ኑሮዬ በታምራት ነው። የሚከፍት ከልካይ የሌለው ብርቱ አምላክ አምላኬ ነው። በፍጹም የማያሰጋ ከወንድም ይልቅ ሚጠጋ እውነተኛና ታማኝ ለአንዴም እንኳ ማይሸሸኝ ሊረዳኝ አጠገብ ያለ ሸክሜን እያቃለለ ያኖራል ኢየሱስ በታምራት ያኖራል አምላኬ በታምራት እጁ እኮ ሙሉ ነው አያልቅበት። ያኖራል ኢየሱስ በታምራት ያኖራል አምላኬ በታምራት እጁ እኮ ሙሉ ነው አያልቅበት። ሕይወቴን በእርሱ ላይ ጥዬ ኖራለሁ በቃ እፎይ ብዬ ኢየሱስ አጠገቤ ነው፣ ከሁኔታዎቼ ሁሉ በላይ ነው። ሕይወቴን በእርሱ ላይ ጥዬ ኖራለሁ በቃ እፎይ ብዬ። ወዳጄ አጠገቤ ነው፣ ከሁኔታዎቼ ሁሉ በላይ ነው። የኃይሌ ትምክህት ሆነልኝ፣ ቀንዴንም ከፍ አረገልኝ። መጠጊያዬና ተስፋዬ የዘላለም መኖሪያዬ ምሕረቱን እያገነነ እጅም ባፌ ላይ ያስጫነ መልካሞቹ በእኔ ላይ ነው። በስራው ተገርሜያለሁ፣ ተመችቶኛል የምኖርበት የለመለመ ተራራ አለና ኢየሱስ በረፍቱ ሐዘን እኔን ሁሌ ያሰማራ ክፉ ያገኘኝ በአምላኬ እቅፍ ለዘላለም እኖራለሁ በአንዳች አልሰጋም ጌታ ያለልኝ ኑሮዬ በታምራት ነው። አንዱ ጌታ አለ ከኔ ጋር ለሚጠሩት ባለጠጋ የሁሉን ተስፋ የሚያደርገው ቸርነት የተሞላ ነው። ጠርቼ ወላፈርኩበት እጁ ሙሉ አያልቅበት በፍቅሩ ዛሬም ይዞኛል በታምራት ያኖረኛል ያኖራል ኢየሱስ በታምራት ያኖራል አምላኬ በታምራት እጁ እኮ ሙሉ ነው አያልቅበት ያኖራል ኢየሱስ